ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አክባ አክባ አይደለም?
ያው እሺ ከ beU delivery ነበር የምደውልልሽ።
እሺ በ order ነበር ሀያ ሶስት ስልሳ አንድ order ታዛችን ነበር አይደለም?
ያው cheeseburger
ምን አልሽኝ?
cheeseburger ነው።
አዎ አንድ cheese burger እና ሁለት ደግሞ double sausage burger።
ታዞ ነበር። እሺ የ cheeseburger ኡ እዚህ ጋር ስላለ እየተሰራ ነው። ስንት order ስለበዛን እሺ ስንት ስንት ደቂቃ ይፈጃል?
አላወኩም። ቆይ አንዴ መድረሱና ለመድረሱን check ላድርግ።
እሺ check አድርገሽ ደውይልኝ። customer ትንሽ እንትን እያልን ቆየብኝ ያለ ነው order ኡ።